ሄሎ ሄሎ ጤና ይስጥልን ብርቱ ቤት
ወይ ሰላም ነው።
እግዚአብሔር ይመስገን ምን ነበር?
እንትን ነበረ ባንክ አክ- ወደ account transfer እንትን ብዬ ከዛም በኋላ withdraw ለማድረግ ማለት ነው አድርጌው እሺ።
እንትን ብሎ message አልመጣልኝም ነበረ የባንኩ ዊዝ- ማለት ነው።
withdraw ነው?
withdraw አዎ ነው አልገባም። ስንት ብር ነው?
ሶስት ሺህ ብር እሺ የብሽት ቤት ቁጥርህን ንገረኝ፣ ስልክ ቁጥርህን።
ሰላሳ አንድ
ዘጠኝ ሰላሳ አንድ ዜሮ አምስት ዜሮ አምስት ዘጠና ዘጠኝ ሰማንያ ስድስት
መቼ ነበር ያልከው?
አሁን ነው ትንሽ ቆይ
መቼ ነው ያደረከው?
አዎ፣ ልክ ነው አዎ።
የቤስት ቤት ቁጥርክ?
አ ማለቴ ይሄ ወደ transfer ያደረኩበት ነው እንትኑ አይ ማለት ነው።
አይደለም፣ ቁጥሩ እኔ ነገር።
የከፈትክበትን ነው የቤስት ቤት ቁጥርህን ነው የምፈልገው።
አሀ ይሄ የዚህኛው የእንትን transfer የተደረገበት ቁጥርህን ቤስት ቤት የከፈትክበት ስልክ ቁጥር
እኮ ማለቴ transfer ያደረጉ የተበላበት ትኬትና ማለት ነው።
አይደለም። login ብለህ ስትገባ የምትገባበትን ቁጥር ስልክ ቁጥር የምታስገባውን
ስልኩ ቁጥሩን ይህ- ሀ የዚህኛውን ሲም ነው ማለት ነው። ቆይ እሺ አንዴ መልሼ እንትን ልበለልሽ። አውልቼ እሺ።
ይሄንን አላውቀውበታል።